ጤናስጥልኝ የጤና ስትሪ ማዕከል ባኩም ለርዶት
ሄሎ ጤና ይስጥልኝ።
ሰላም
እኔ ራይድ ፈልጌ ነበረ።
ምን አሉ?
ራይድ ፈልጌ ነበረ። ሄሎ እንትና ሄሎ
አቤት። ሄሎ ሄሎ
አቤት። ራይድ ፈልጌ ነበረ። እኔም አቤት ማን ብሎ ነው የደወሉት? ይቅርታ
እ የት ነው የደወሉት?
ቢሮ ቢሮ አይደለ እንዴ? ሄሎ አቤት አቤት
የራይድ ቢሮ ድርጅት አይደለ እንዴ?
እሺ ምን እንርዳው? አዎ
አዎ። እና ለዚህ ብዬ ነው እኮ ነው እንድታዙልኝ ብዬ ራይድ ድርጅቱ እናንተ ጋር ነው መሰል ሰው ሰጥቶኝ ነው
ራይድ ነው ያልሽው?
እ ምንድን ነው ያልሽው? እንዳት አይሰማም።
የራሄድን መኪና
አይ ሌላ?
ሰማንያ ሁለት ዘጠና አራት
ሰማንያ ልጅ ዘጠና አራት አዎ
እሺ እሺ